ሄሎ
ሄሎ ጤና ይስጥልኝ ፍሊንትስቶን ሆምስ ሄሎ ሄሎ ጤና ይስጥልኝ እንደምን ኖት?
ጤና ይስጥልኝ።
ወደ ፊሊንግስቶን ሆምስ ነው የደወሉት።
እሺ እ ሬዲዮ ሰማንያ
ሰማንያ ስምንት ስምንት ሰማንያ ሰማንያ አንድ ሰማንያ ስምንት አ፣ ሰማንያ ስምንት እሺ እንዴት ነው እ፣ የት ነው ቦታው የት ነው
ምንድን ነው እ፣ ሱቅ ነው ወይንስ ቤት?
እ፣ እሺ ቤቶች ወደ ዘጠኝ የሚሆኑ site ኦች አሉን።
እሺ
ከሶስት መቶ ሺህ ብር ቅድሚያ ክፍያ ጀምሮ እ፣ ማለት ነው። ለምሳሌ ቦሌ፣ ሜክሲኮ፣ ቫቲካን፣ ሲኤምሲ፣ አደይ በሻሌ፣ ሰሚት፣ ጀሞ፣ ቱሊ ዲምቱ፣ ዞብል ጣፎ አለን። እ፣ የት አካባቢ ነው እርሶ?
እ፣ እኔማ መርካቶ ነኝ መርካቶ ከሆኑ እኮ ልደታ አለን እ፣ የቢ- ቢሮ ለምን በቢሮ መጥተው ዝርዝር ሁኔታውን አንር- አንነጋገርም ስላሉት እ፣ ነገሮች ማወቅ ይቻላል። ቪዲዮ ብሮሸሮች ስላሉ site ኦንም ያዩታል እዛው ሆነው አ፣ ዝርዝር ሁኔታውን መነጋገር እንችላለን። ተጨማሪ ደግሞ የአክሲዮን ሽያጮችም አሉ፣ ስለ እሱም እናወራለን።
አክሲ- አክሲዮን አለው አክሲዮንም አለ፣ የመኖሪያ ቤቶች እ፣ ሱቆች አሉ። ስለ ሁሉም በዝርዝር መነጋገር እንችላለን።
እ፣ የ- የት የት አካባቢ ነው የሚገኙ
ቢሮአችን ነው ቤቶቹ
እ ቤት ትንሽ ይቆራረጣል። ቆይ እ፣ ልደውልሎት እኔ እሺ